ጤና ይስጥልኝ የኢትዮ ጥሪ ማዕከል እባክዎትን ምዝርጋዎት
አዲስ አበባ ወደ ደሴ ለመሄድ ነገ ፈልጌ ነው።
ይቻላል ከአዲስ አበባ ወደ ደሴ ለመቼ ነው የፈለጉት ለነገ ለነገ እሺ አንዴ ጋ ይጠብቁኝ እባክዎት ልሂድ ነው እሺ የጠዋቱ ከሆነ ደስ ይለኛል።
እሺ ያሉትን አማራጮች ልሂድና አሳውቅዎታለሁ እሺ
ለእርስዎ ብቻ ነው ወይም ለአንድ ሰው ብቻ ነው አዎ፣ አንድ የፈለጉት?
ሰው- አንድ ሰው ነው።
መሄጃ ብቻ ነው ወይስ መመለሻ ይፈልጋሉ መሄጃ ብቻ መሄጃ ብቻ በጣም ጥሩ እሺ። ለነገ ማለትም ለማክሰኞ አይደል የስ
እሺ ነገ ላይ ከአዲስ አበባ ወደ ደሴ እ፣ ሁለት በረራዎች አሉ። ጠዋት እ፣ አንድ ሰዓት ከአርባ የሚነሳ እንዲሁም ደግሞ ከሰዓት ዘጠኝ ሰዓት ከሰላሳ የሚነሳ አለ።
OK። ስለዚህ አንድ ሰዓት የሚነሳ ስንት ነው?
ጠዋት አንድ ሰዓት ከአርባ የሚነሳ ይሆንልዎት?
አ እሺ እሺ፣ አንዴ ጠብቁኝ እባክዎት። አምስት ሺህ ሀያ ስድስት ብር ይሆናል።
በዛ ጨምሯል ጨምሯል ማለት ነው።
ምን አሉኝ? ይቅርታ።
OK ጨምሯል ማለት ነው።
አሁን ላይ ያለው ዋጋ ይሄ ነው።
እሺ እሺ እደውላለሁ። እሺ።
እሺ፣ ይደውሉልን እባክዎት።